እኔም ቤት ቤት ዲቦራ ነኝ። እባክህ የምንረዳው
ከሻሪ ኮድ ልንገርሽና ውጤት ላይ ብዬ እሺ፣ አለ እጅህ ላይ ንገረኝ። እሺ፣ አስር እሺ፣
አስራ ዘጠኝ እሺ።
አስራ ዘጠኝ ሁለተኛ አ እሺ፣
ሰማንያ ዘጠኝ
የመቼ ትኬት ነው?
የትናንት
እሺ፣ win ነው። እሺ፣
እም?
win ነው ትኬቱ።
አ
እኮ እዛ የቆረጥክበት ጋር መውሰድ ትችላለህ።
እሺ እሺ